hello ጤና ይስጥልኝ። ተመልመጠኝ
በ branch withdraw ለማድረግ ሲም ያስፈልጋል?
ሌላ hello አይሰማም?
ይሰማኛል። ምን አሉኝ?
በ branch withdraw ለማድረግ ሲሙ የግድ ያስፈልጋል?
በ branch withdraw ለማድረግ አዎ፣ ሁሉ ስፖርት ማለት ነው።
አንዴ ቆይ፣ መስመር ላይ ጠብቆኝ እሺ
hello hello በባንክ ነው እሺ፣ withdraw ማድረግ የሚችሉት ምን ምን በባንክ ነው፣ በባንክ transaction
በ branch ማለት ነው። በሁሉ ስፖርት branch
እኮ በ branch ሳይሆን በባንክ ነው ማድረግ የሚችሉት። branch የለም።
ብራንች ብራንቹ አይሰራም?
አዎ፣
እሺ እሺ እሺ፣ መልካም ቀን።